Hello ሰላም ጤና ይስጥልን ቤተሰብ cash out እንቢ አለኝ።
ምን ይልሃል
ይመልሳል፣ አይቀንስም እ አይቀንስም። cash out ስለው Okay withdraw ነው withdraw ስታደርግ አዎ፣
እሺ ምንድን deposit ተደረገ ብር ነው እንደ withdraw እየሞከርክ ያለኸው?
አይደለም አለው ከአካውንቴ ስለው እንትን ይላል፣ ይመልሳል።
ምን ላይ ነው ያለው? withdraw ላይ ነው ለኔ withdraw ላይ ነው
አካውንቴ ላይ ነው ያለው። ከአካውንቴ በቴሌ ብር ስለው እኮ አካውንት ላይ ሆኖ withdraw በቴሌ እና non withdraw የሚል አለ።
withdraw ውስጥ ገብቼ እ፣ መጨረሻው ላይ ቴሌ ብር አማራጭ ላይ ስለው ይመልሳል።
አይደለም ያንተ ብሩ ያለው ከላይ ነው ወይስ ከታች ነው?
ከላይ ነው።
ከላይ withdrawal የሚለው ላይ ነው ወይስ ከታች non withdrawal የሚል አለ?
ከላይ ይሄ ነው ከላይ ቤት ቤት ስልክህ።
አዎ አዎ
እሺ አንዴ ጠብቀኝ። ስንት ብር ነው? ሀምሳ ብር
እ አንዴ ቆይ ጠብቅ። ስንት ብር ነው የሞከርከው አባ?
ሁለት አይ እምቢ ስላለኝ ሁለት ሁለት መቶ ብር ሞከርኩት፣ ግን አሁን ሶስት ሺ ሶስት ሺ ሰባ ብር አለ።
ሶስት ሺህ ሰባ ብር አለ። ሁለት ሺህ ሁለት መቶ ብር ግን ወደ ቴሌ ብር አይልክም። የሞከርከው ሁለት መቶ ብር ከሆነ እስከ ስንት በቴሌ ነው?
ብር የሚቻ- የሚቻለው ከሶስት መቶ ብር ጀምሮ ነው።
አየሽ እሺ አባቴ መልካም ምሽት።